ሄሎ
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
አሸናፊ ይባላለሁኝ። መረጃ ለማግኘት ፈልጌ ነበር።
እሺ አሸናፊ፣ ምን መረጃ እንስጥህ?
እ፣ ኦንላይን ትምህርት ምዝገባ አላለቀም እስከ አስራ ሰባት የሚል መረጃ ደርሶኝ ነበር እና አዎ ልክ ነው።
Okay እሺ፣ እንዴት ነው የሚሰጠው ክፍያውና?
ስም ማን ልበል አሸናፊ መታፈሪያ።
data እየመዘገብኩ ስለሆነ አልመዝገብም።
Okay እሺ።
አሸናፊ መታፈሪያ አዎ
ስልክ ልውሰድ። አሸናፊ ዜሮ ዘጠኝ ዘጠና ሶስት ዘጠና ሶስት አስራ ስምንት አስራ ስምንት አርባ አራት
አርባ አራት ስልሳ ስድስት
አድራሻ የት ነው?
እምድብር
ይቅርታ የት ነው?
እምድብር ማለት ወደ ጉራጌ ክፍለ ሀገር ነው።
ጉራጌ።
አዎ ክፍለ ሀገር ነው። እምድብር ብትዩ ወይም ወልቂጤ ብትዩ ችግር የለውም።
እሺ። በኦንላይን ነው መማር የምትፈልጉት አይደል?
አዎ በኦንላይን ነው
ማስታወቂያችንን ምን ላይ ነው ያየሁት?
እ ማስታወቂያችንን TikTok እና YouTube
እሺ። በኦንላይን ከሆነ የሚከታተሉት ትምህርቱን ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልዎታለን። ማየት ከጀመሩበት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው። ከዛ በኋላ link ኡ ይጠፋል።
Okay በሳምንት አንድ ቀን ለሚኖራቸው የትምህርት ጥያቄ ኮሜዲያን እሸቱ በ Google meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
መቼ መቼ ነው በሳምንት አንድ ቀን የሚኖረው?
እኛ እናሳውቃችኋለን። ትምህርቱ ሊጀመር ሲል እኛ እናሳውቃለን።
እና ክፍያ ምን ያህል ነው?
ክፍያ አስራ አምስት ሺህ ነው።
አስራ አምስት ሺህ ማለት የሁሉ የስንት ወር ነው?
የሶስት ወር ኮርስ ነው።
የሶስት ወር ኮርስ።
አዎ Okay data ውን ለምሳሌ አሁን connection ላይሰራ ይችላል ክፍለ ሀገር ነው እና አዎ ፓኬጁን ከዛ በኋላ ማግኘት እንችላለን።
ሳይሆን እኛ ነን በሳምንት ለሁለት ቀን ለሁለት ቀን ነው የምንልክልህ። አሁን ለምሳሌ ሰኞ ከላክን ከዛ ደግሞ ቀጣይ ቀን የሚሆነው ሐሙስ ሊሆን ይችላል ማለት ነው። አንተ ማየት ከጀመርክበት ጀምሮ ነው link ኡ ለሀያ አራት ሰዓት ብቻ የሚያገለግለው።
Okay እሺ እኛ በላክንበት ነው ሳይሆን አንተ ማየት ከጀመርክበት ጀምሮ link ኡ ለሀያ አራት ሰዓት ያገለግላል። ከዛ በኋላ link ኡ ይጠፋል።
Okay አመሰግናለሁ። እሺ እሺ ልመዝግብህ?
አይ መልሼ ልደውልልሽ አይሻልም?
ችግር የለውም ችግር የለውም። እሺ አናግረሽ